ለማንዳንድ ጤና ይስጥልኝ። ስፖርት ነው እባክዎ የምንወደው።
እንትን ነበር እናት የሆነ ትኬት ነበርና ትኬቱ ምላሽ አልተሰጠኝም። ትራንስፈር አድርጌ ነበር ወደ ቴሌብር።
ወደ ቴሌብር ዊዝድሮ አድርገው ነው።
አዎ ዊዝድሮ አድርጌ እሺ፣ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
ምናሴ ከዝውውር ታሪክ ላይ ያልገባሉትን
አይ ከዝውውር ታሪክ ሳይሆን ጥቅል ነው እንትን ያለ ነው ያልገባልኝ። አዘዋውሬዋለሁ ግን አልገባ
እኮ ምሎትን እየሰሙኝ ነው ደንበኛችን።
እሺ
የሁሉ ስፖርት አካውንቶች ውስጥ ይግቡ።
እሺ በእንግሊዝኛ ከሆነ የሚጠቀሙት more የሚል አለ።
እሺ እዛ ውስጥ ይግቡና transaction history የሚል አለ።
እሺ ከዛ እዛ ውስጥ ሲገቡ bank transaction የሚል አለ። እሱን ሲከፍቱት አሁን ከሁሉ ስፖርት ላይ ቀንሶ ቴሌብር አልገባልኝም ያሉትን transaction እዛ ላይ ያገኙታል።
okay እሱን screenshot ያደርጉና በቴሌግራም ይልካሉ።
በዚህ ሆኖ ቁጥር ማለት ነው።
ቁጥር ያዙ እሺ
ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት
እሺ ሰላሳ ዜሮ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ዜሮ ሶስት ነው ዜሮ ስድስት ዜሮ ስድስት እሺ አዎ
እሺ ታንኪ